hello ጤና ይስጥልኝ።
hello
ጤና ይስጥልኝ። ዶንኪ ቲዩብ ላይ ነው የደወሉልን።
አብሮ ይስጥልን። እሸቱ ፈልጌ ነው ልጅን ለማቅረብ እዛ ላይ ከድሬዳዋ ነው የምደውለው።
የስንት ዓመት ልጅ ነው ማቅረብ የፈለጉት?
የስድስት ዓመት
okay። እኛ አሁን ደግሞ አምስት ዓመትና ከዛ በታች የሆኑ ልጆችን ነው እየመዘገብን ያለው።
እሺ እዛ በላይ መመዝገብ ስንጀምር እናሳውቃለን።
እሺ እሺ፣ መልካም ቀን።
እሺ፣ እናመሰግናለን።
እሺ፣ እኛም እናመሰግናለን።